hello፣
አቤት።
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ቃል ኪዳን እባላለሁ። እንደምንኖር ከግሎሪ ሪል ስቴት ነው።
ምን አልሽ?
ከግሎሪ ሪል ስቴት
እሺ፣
የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት እርሱ የመግዛት ሀሳቡ ካሉት መረጃ ሊሰጡት ነበር።
already በሌላው ላይ እንትን ስላደረኩ ይ- ይበዛብኛል።
እሺ፣ ምናልባት ሌላ የሚፈልግ ሰው ካለ ይደውልልኝ።
እሺ እሺ፣ አመሰግናለሁ።